የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለእኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለእኔ በምድር ላይ ያለሽ ጉዳይ ነሽ የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደቅኩበት ብነሳም ባንቺ ብርታት ነው አረሳም በፍጹም ሺህ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንቺ ለኝ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለሁ ዘላለሜን ወድሻለሁ ለምን ቢባል ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ የምወድ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለእኔ በምድር ላይ ያለሽ ጉዳይ ነሽ ደስታ ሲርቃት መንፈሴን ተስፋ ቆርጬ በራሴ ደምድሜ ነበር ሲጨንቀኝ አንቺን ባይሰጠኝ ምን ልውጠኝ? ከፍ ዝቅ ቢል ሰማይ ታምር ቢፈጠር ምድር ላይ የቀረ ቢቀር የኔ ጦም ውሎ ቢያድር ጎኔ መች ሰበብ አበዛለሁ ሁን ያልሽኝን እሆናለሁ ይህን ያለኝታ ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ የምወድ ሺህ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንቺ ለኝ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለሁ ዘላለሜን ወድሻለሁ ለምን ቢባል ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ የምወድሽ